እኛ አየር እናመጣለን። አንተ እኛን
ሰላም ጤና ይስጥልን። ዶክተር ምን ሰላም ነው?
እግዚአብሔር ይመስገን።
አለን አለን አለን። እንትን አይ ይሄ YouTube ምናምን ኮርስ የሚለው ለማግኘት ነበረ። ምንድን ነው ማድረግ ያለብኝ?
ለመመዝገብ ነው።
አዎ
እሺ፣ ስሞትን እና ስልኮትን ይሰጡኛል። አሁን እንመዘግቦታለን።
እ እ
ስሞትን እና ስልኮትን ይንገሩኝ። አሁን እሺ። ክፍያውስ?
ክፍያው እስከ የካቲት ሀያ አምስት ወይም ደግሞ ዛሬና ነገ የሚከፍሉ ከሆነ ሰላሳ አራት percent ልዩ ቅናሽ አለው። አስር ሺህ ብር ነው። ከዛ በኋላ okay።
የሚከፍሉ ከሆነ አስራ አምስት ሺህ ብር ነው አጠቃላይ ከዛ በኋላ ማለት መቼ የምከፍል ከሆነ ከየካቲት ሀያ አምስት በኋላ ከሰኞ በኋላ okay።
ማለት ነው።
ከሰኞ በኋላ የምከፍል ከሆነ እሺ። class ኡ የሚጀምረው መቼ ነው?
ራሱ የሚጀምረው እስካሁን ቀኑ እንትን አላለም፣ አልተወሰነም።
okay። አሁን አሁን ምዝገባ ነው ገና ምዝገባ ላይ ነን አሁን። አዎ